ማርያም ይልሻል ከስራ ሰዓት ውጪ ይሆናል አይደለ? እኔና ሌሊሳ ማክሰኞ
hello እማዬ ልመጣ እኮ ነው።
አይ ከሰላሳ ደቂቃ በኋላ ለወጣ ስለሆነ ነው ቀድመሽ እንድመጪ።
እሺ አልቆይም።
እሺ በቃ። እሺ